ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ዶክተር ሀብቶም dental ክሊኒክ አዎ
ከአሪፍ ፔ ነበር የምደውልሎት።
ኦኬ እሺ
ፖስት ማሽናችሁን ተከታታይ ላለፉት ቀናቶች እየተጠቀማችሁ አይደለም okay እሺ check እና ያጋጠማችሁ ችግር አለ?
አይ ፊት ለፊት አይቼዋለሁ ይሰራ ነበረ። ሴሪዝሙን አላወቅኩትም። ያው ብዙ ጊዜ ወይ transfer ሲያደርጉ ወይ cash ሲሰጡ ያው አንዳንድ ጊዜ ላልጠቀምበት እንችላለን
እንጂ ሌላ ችግር የለም።
አይ እንጂ አዎ ማሽኑ እንደሚሰራ እርግጠኛ ነኝ። ለምን ጠዋትም አይቼው ነበረ on ነበረ ምንም ችግር የለበትም።
እሺ ደንበኛችን እናመሰግናለን።
እሺ እሺ እሺ እሺ፣ መልካም ቀን።